ጤና ይስጥልኝ የቤተሰብ ጥሪ ማዕከል እባክዎን ልርዳዎት?
ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
አ፣ የበረራ check ለማድረግ ፈልጌ ነው።
እሺ ለመቼ ነው? ከየት ወዴት?
አ፣ ከጎንደር ወደ አዲስ አበባ
ለመቼ?
እ፣ በዚህ ሳምንት
በዚህ ሳምንት ነው ያሉት?
አ፣
ለስንት ሰው ነው የፈለጉት?
አንተ
ስለዚህ በዚህ ሳምንት ነገ፣ ከነገ ወዲያ ቅዳሜ ወይ እሑድ እሑድ ይሁን ወይስ?
አ፣ ይሆናል check ለማድረግ ነው።
እሺ እሺ እያየሁልህ ነው።
እሺ፣
አ ቅዳሜና እሑድ ሙሉ ነው። ስለዚህ ሰኞ ነው ያለው። ሰኞ አራት ሺህ ሁለት መቶ ሦስት ብር የአንድ ሰው
አ፣
አራት ተኩል አለ
እ፣ አስር ሰዓት አሚን አራት ተኩል ስምንት ተኩል አስር ሰዓት እና አስራ አንድ ሰዓት ላይ
ይላል
ነሽ ቡክ ላድርግሎት ወይስ
አ፣
ምገባ ላይ ያዝሎት?
አ፣ እስኪ ቆይ ላናግራቸውና check አድርገው አዎ፣ ይደውሉ።
እሺ እሺ እናመሰግናለን ስለደወሉ። መልካም ጊዜ